ጤና ይስጥልን። ቢጃ ኢትዮጵያ በሳሮን የሚባክም ነው።
ሰላም እንዴት አደርሽ?
እግዚአብሔር ይመስገን። ምንድን ነው እ፣ የድራፍት ማሽን ነበር። በቀደምም ደውዬ ነበረ እና እ? ሄሎ አይሰማም? ሄሎ
መስመር ላይ ነው ደመኛች።
ሄሎ ይሰማሻል? ሄሎ ሄሎ ሄሎ ደመኛች አቤት ይቆራረጣል እናቴ